ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከአሪፍ ነበር የምደውለው ሳምራይ ትባላለህ?
ይሰማል? ሳምሪ አሱ አዎ ይሰማል። ደውለው ነበር።
ደውልሽልኝ ነበር? already complain ላደርግ ደውልሽ ነበር መጀመሪያ ላይ እሺ እና ቴሌግራም ላይ ምናምን ብለሽ ነበር የሆነ ቁጥርም ሰጥሽ ነበር ካስታወሽ።
እሺ ሙሉ ስሞትን ማን ልበል?
ዘኪያስ ጀማል በሽር ነው።
እሺ አዎ ልከውልናል።
አዎ፣ እና በ missed call ኡ ሳይ ጊዜ ምናልባት አዲስ ነገር ከነገርሽኝ ብዬ ነው።
አዎ አዲስ ነገር ሲኖር እኛ ራሳችን ደውለን እናሳውቀታለን።
እሺ፣ ግን በጣም hard stage ላይ ነበርኩኝ። አጋጣሚ የትራንስፖርት የለኝም እና ዶላር ስብሳይ ስገባ ነው ያጣሁት ቴሌብር ላይ እና እሺ መስጠት የሚችልበት ነገር ካለ please ብታበሪ ደስ ይለኛል።
እሺ ደንበኛችን ጉዳይቱ ወደሚመለከተው አካል ይከንሎታል። ከዚህ በተጨማሪ ደግሞ እኔ በድጋሚ አመለክትሎታለሁ በአስቸኳይ እንዲፈታለት።
እሺ፣ እና- Thank you.
እሺ እሺ ደንበኛችን መልካም ቀን።